railway.
Hello.
Wait, Hello.
Wait.
አርባ አምስት ዜሮ ዜሮ
አርባ አምስት ዜሮ ዜሮ ሀያ ሺህ ምን ሆነ?
እዚህ ጋር የሚያሳየው ሸገ ከሸገር ነበር ከወሰን ላምበረት ነው። customer ያለው ላምበረት መናኸሪያ
እሺ የት እንዳለ ትክክለኛ ቦታውን check እናድርግና አ፣ የሚያስጨምረው ይስተካከልልሃል። እሺ አይ በ map ላይ የሚያሳየው እዚህ ወሰን ወሰን ነው የሚለው ግን ሰውዬው ያለው ላምበረት ነው።
በቃ እኛ ደውለን check እናደርገዋለን።
እሺ እሺ እሺ እሺ እሺ ደህና